ጤና ይስጥልን። Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ነበር?
ጤና ይስጥልኝ። ለአሜሪካ ኤምባሲ የ fiancé ቪዛ ቀጠሮ ታስይዛላችሁ እንዴ?
ምን አሉ? እንደ appointment ለአሜሪካ አቤት፣ የ fiancé ቪዛ
እኛ ቪዛ እናስይዘም፣ ግን information ኡን ልነግርሽ እችላለሁ፣ እንዴት መሄድ እንደምትችሉ።
ነው። እኔ ሁሉንም ጨርሻለሁ። appointment ነበር ያጣሁት። እሱን የእሱ information አላችሁ?
አይ ይቅርታ እኛ እንዴት መሄድ እንደሚችሉ ሙሉ መረጃዎትን እንሰጦታለን እንጂ ቪዛ እናስይዘም።
thank Hello Visa ስለደወሉ እናመሰግናለን። መልካም ቀን።